ሰማነው ከቢጃ የጥሪ ማዕከል ነው የደወልነው ደንበኛችን
እ
ከቢጃ የጥሪ ማዕከል ነው የደወልነው።
እሺ
የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል?
የሆነ ቁጥር ባለፈው ገብቶ ነበረ።
የቢጃይ ምን አለ
ባለፈው የሆነ ቁጥር ደርሰውታል?
አ አዎ እሱን ለማረጋገጥ ነው። መልካም ምሽት የንለው ደንበኛችን